እነሱ ካወቁት እንትን ያደርጉት መከራችን አበሉ የደም እንድናነሳም እንዴ ስልኩ ወይ የላኩል በ message
እሺ፣ በቴሌም በእንትን የላክልኝ በ message ነው። በ- በ- በቴሌግራም አልመጣም አለኝ። በቴ- ወደ ቴሌግራም አልመጣም አለ።
እሺ፣ በ message በ message ላኩል ገብቶልሃል አይተኸዋል?
ቆይ እስኪ ልየውና ከዛ እደውልልሻለሁ። ቆይ እኮ print የሚያደርጉ ጋር ነው እየሄድኩ ያለሁት።
እሺ እዛው እጠብቃለሁ። ቆይ እሺ፣ በቃ ልየው።
ደውል።
ቆይ እሺ፣ መንገድ ላይ ነው ያለሁት።
እሺ፣ እሺ፣ እሺ።